ጤና ይስጥልኝ አክስቴ ማለት ነው። በኮምዶር ልክ ያለው በቴሌግራም አይቻል።
እሺ ለምኛችም ማን በሚል ስም ነው የላኩልን ቴሌግራም ላይ አዎ ስክሪንሾት አድርጌ ከዛ በኋላ ላክ ያለው
እሺ ከጃምቦ ቤት የላኩት ኖት።
አዎ ከቻምቦ ቤት ነበረች። ውስጥ ደው አድርጌ ቆየሽ እኮ
እሺ ከዛ በኋላ
ምን አለ ትላንትና ደውያለሁ። ከዛ በኋላ አሪፍ ቁጥር አለው እሱ ደውል ምናምን ብዬሽ ነው አልኩት።
እሺ ለምኛችን የሁለት መቶ አርባ ብሩ ነው አይደል ወይስ ሌላ ማለት ነው?
አይ ሁለት መቶ አርባ ነው።
እሺ ተስተካክሎ እንዳለቀ እናሳውቀውታለን። ትንሽ ይጠብቁ።
እስከ መቼ ይጠብቃል? ጊዜ ይወስዳል።
በ- ባለቀ ሰዓት እኛ እናሳውቀውታለን።
እሺ ንገር እስኪ ሰዓት በቴ- በቴክስት ላይ ናት።
እሺ ለምኛችን እናሳውቀውታለን። መልካም እሺ